ምንድን ነበር? ለምንድን ነው ሄሎ ሄሎ ሰላሙ አቤት አቤት።
የሚስጥር order አምስቱም ነው እሺ ያልሄደው
አዎ አይ እኛ ጋር ሲያመጣ እኛ ጋር ያመጣው ማለት ነው የትናንትናው አራት order ነው እና እ ሶስት order
አይ አልተቀበለችም ሁሉንም አልተቀበልኩም አምስቱንም ብላለች አይ አልወጣ ትናንትና አልወጣላትም ከነጭራሽ ነው አዎ እኮ ስለዚህ አምስቱም ነው የሚወጣላት ዛሬ
እሺ ይኸውና አሰራላታለሁ እሺ ቶሎ በል ለመሰለ በጣም እየጨቀጨቀችን ነው እሺ እሺ አይ አሰራላታለሁ እሺ እሺ